ሌላው ሌላው
ይሰማኛል።
አርባ ስድስት ሰላሳ ዘጠኝ
አርባ ስድስት ሰላሳ ዘጠኝ እሺ፣ ምንድን ነው?
ኧረ እስኪ ፒኑን ይልኝ ጉልጉሌ ጅጅ የሚበላኝ
አርባ ስድስት ሰላሳ ዘጠኝ ነው አይደለ? እሺ፣ አይልሃለሁ።
ጅብ ይበላኝ መጣ
እንዳታስብ፣ አይዞህ አለሁልህ።
እኔ